ጤና ይስጥልኝ። ኢንዱስትሪ ማዕከል አቦ ይስጥልኝ። የቲኬት ማወቅ ፈልጌ ነበር ዋጋ እሺ፣
እ፣ ከናይሮቢ ኦስሎ ኖርዌይ ማለት ነው።
ከናይሮቢ ኦስሎ አ ለመቼ ነው?
ለዛሬ
ለዛሬ። እሺ። መመለሻ አለው ወይስ አይ መሄጃ ብቻ
ግን ያው ክፍያው በ either በዶላር ነው የሚሆነው ወይ ደግሞ በኬንያ ሺሊንግ ነው የሚሆነው?
okay እንደዛ ነው የሚሆነው። እሺ አዎ።
እንደዛ ሆነ በዶላር ሆኖ ስንት ነው?
እሺ። ያው በሺሊንግ ነው የሚሆነው። እስኪ ልንገር። ለዛሬ ነው አይደል?
አዎ ለዛሬ ለስንት ሰው ነው?
ለአንድ ሰው
ሰባ ዘጠኝ ሺ አንድ መቶ ሰላሳ ስምንት Kenyan shilling
ሰባ ዘጠኝ ሰባ ዘጠኝ ሺ አንድ መቶ ሰላሳ ስምንት Kenyan shilling
ኦኬ በዶላር ሲሆን
በዶላር የኢኩቫለንቱን ነው እ። እሺ እያየሁት ነው አንዴ።
እህ እህ እያየሁ ነው አንድ እሺ እሺ በዶላር አምስት መቶ ሀያ ዘጠኝ ዶላር
አምስት መቶ ሀያ ዘጠኝ አዎ እሺ አመሰግናለሁ።
እሺ እኛም እናመሰግናለን